hello hello፣ ጤና ይስጥልኝ። ከቺፕቺፕ ነበር የምንደውልልዎት።
እሺ
order ካረጉ ትንሽ ቆይተዋልና በምን ምክንያት ነበር order ማድረግ ያቆሙት።
እ አዎ ልክ ነው። እንትን ነበረ ምንድን ነው group ኡ በጣም ሰፋና ያን ያህል ሰው አካባቢ ላይ ማግኘት ስላልቻልኩኝ በዛ ምክንያት ነበር። በጣም ሰፋ group ኡ። በፊት በአምስት ምናምን በአራት ሰው ሶስቱም ነበር እና እሱ access ሲጠፋ እኛም access ስላላገኘን እሱ ማድረጋቸው እኔ ብቻ ሳልሆን እኔ ጎረቤት ያሉ እንደዛ ነበር። አሁን እኔ ያሉበት አካባቢ አንድ ሶስት አራት ሰው ነበርን እና በሰት የሚል ሰው ማግኘት ስላልቻለን ወደዛ ለዛ ነው።
አሁን ላይ ግን check ስላላደረጉት ነው እንጂ ስድስት ሰው ሆኗል። ከስድስት አምስት ሰው ምናምን ሆኗል።
አምስት አለ።
አዎ
አምስት ሰው እስቲ ካገኘው ስለዚህ update አድርገው app ኡን check ያድርጉት።
okay በፊቱ ነው ወይስ አዲስ ተሻሽሎ ቀርቦ ነው?
አዎ ቀንሰናል። ሌሎችም discount ኦችም ስላሉ check ያድርጉና update አድርገው ቺፕቺፕ ቻናላችንም አለ ቴሌግራም ላይ እዛ ላይም ገብተው የየዕለቱን የዋጋም discount ም ካለ ሁሉንም ነገር እዛ ላይም ማየት ይችላሉ። ሌላ ቢስተካከል ብለው የሚነግሩ ነገር አለ?
አንዴ ነው አንዴ ገጥሞኝ እሱም ምን ብሏል እንትኑ እንትን ነበር fruit ወስጄ ነበር አናናስ እና okay strawberry ያው እንትኑ ምንድን application ኡ ላይ ገብተሽ ስታየው እሱ ላይ ያለውን ነበር expect ያደረግ ነው እና okay product quality ው ነው።
አዎ quality ው ልክ አልነበረም፣ አልተጠቀምንበትም። የኔ ብቻ አልነበረም እና ሶስት ሆነን ነበር ያዘዝነው እንትን አላለም እና አሁን ሌሎቹን ስሩቶች ሳይ ያ እየመጣብኝ አሁን የምፈልጋቸው ብዙ ነበሩ።
እሺ አሁን ላይ ግን ብዙ ነገር ተስተካክሏል።
አሁን ደህና ነው።
አዎ ጥሩ ነው። ስለዚህ order ያድርጉ።
እሺ፣ አመሰግናለሁ።
እሺ፣ እናመሰግናለን። መልካም ቀን።